ጤናን ቢዳ ኢትዮጵያ ቴሌሚኒ ባኮምነሷ አብሮ ነበረ መቼታ ማመልኬ ምላል ብሎ ዛሬ በቀሉ
ቤናትየት ጥሩ እንደሚያስችል ሀያ ዘጠኝ ሀምሳ ዘጠኝ
ሀያ ዘጠኝ ሀምሳ ዘጠኝ
ሀምሳ ዘጠኝ እሱ ያመስመር ልኩኝ እሺ
የጽሆን ሆቴል ነው።
አዎ የሲሆን ሆቴል እሺ ደንበኛችን እ፣ ጥያቄዎች ወደ የሚመለከተው አካል ተላልፎሎታል። ገና ዛሬ ሁለተኛ ቀኑ ስለሆነ update አደርግሎታለሁ። እስከ ነገ አዎ።
ማይመጣ ከሆነ ግን ነገ ማታ ደውለው እንደ ቅሬታ ማስመዝገብ ይችላሉ።
ነገ ማታ አሁን ግን ነው